Hello hello hello
እሺ ሄሎ ወይ ሄሎ City Burger ነው አይደል?
አዎ አዎ እሺ ከ BeU ነበር በ order ነበር መቶ ሶስት ሀምሳ ዘጠኝ ዘጠና ሁለት የተቀበላችሁት order ምን ያህል ይቆያል?
ይዞት ወጥቷል ልጁ እ እ ይዞት ወጥቷል እስካሁንማ ይገናኛሉ እሺ እሺ ይዞት ወጥቷል ሀስ